ሊደር ላይ እንደዚህ ብለሽ ነው የጻፍሽው? ሊደር ላይ ኩደንት ፋይንድ ብለሽዋል። ኢንስታሌሽን እኮ የለውም። ኢንስታሌሽን ደውሉ ሜንቴናንስ ተለክል ኢንስታሌሽን
ሄሎ ጤና ይስጥልን። ከቪዲዮ የነበረ ምን ደውለው ሰላም አብሮ ይስጥልን።
እም፣ ፍቅሬ ኩንስፓኛ ትላንትና የሜንቴናንስ ቲም ልካችሁላቸው ነበረ።
አ እ፣ እነሱ የፈለጉት የ draft machine installation ነበረ።
አ እኛም እንደዛ ይሄን ነበር እኔም መደወል ነበረብኝ።
ይስተካከልላቸዋል አሁን።
አ አ ስለዚህ ዛሬ እንልክላቸዋለን። ባለሙያ ጠገች እሺ፣ እናመሰግናለን።
እሺ ይቅርታ። እሺ እሺ፣ ችግር የለም። መልካም ቀን።
እ